ሄሎ ሄሎ ሰላም ነው። አቤል እንዴት ነሽ?
አለሁ ረዴት ነኝ።
ረዴት ረዴት ቤት ቤት
ረዴት ቤት ቤት አዎ
እሺ ረዴት እንትን አሁን client ኬት ልልክልህ ነበር ቴሌግራም ላይ እና እሺ ስልኩን save ስላላደረግከው መላክ አትችይም አለኝ። save ታደርገዋለህ። ስልክ ቁጥር ልንገርህ።
okay አሁን ስልክ ቁጥር ልትነግሪኝ ነው?
አዎ
እሺ ልያዘውና save ላድርገው አዎ save አድርገውና hi ብለህ ላክልኝ።
ንገሪኝ። በዚህ ይሄንኑ ስልክ ነው አይደለም ዜሮ ዘጠኝ ዘጠና አምስት ዜሮ ዘጠኝ ዘጠና አምስት ሰላሳ አንድ
ሰላሳ አንድ ሰባ
ሰባ ሰላሳ አንድ
ሰላሳ አንድ ረዴት አላወቅሁሽም። ቤት ቤት ምን ነሽ መሰለኝ support ላይ support ላይ ነው። እ፣ ሁለት ቤት እንደታሸገብኝ ታውቃላችሁ አይደለ? ሁለት እንደታሸገብኝ ነው።
የትኛው አምራዊ ዘጠና ሁለትም ሰማንያ ሁለትም
ፋይናንሶችን አናግራቸዋል።
አዎ እንትን ነው የሚሉት እ፣ እ፣ ስምምነት እኛና ቤቶች የተዋዋልንበት ውል ማውሮ ገብቻ ነው ውል ውል ነው የሚጠይቁኝ የቤት ቤትና ሄሎ አዎ የቤት ቤትና የእናንተ ውል አላችሁ ውል አቅርቡ ብለን ከዚህ በፊት ማለት ነው ዋናውን አናግሬው ነበረ አዎ
እሱ ግን ምንም solution አልሰጠኝም ከሶስት አራት አስራ አስር ሺህ ብር ከፍዬ አስከፍቼዋለሁ አሁን ግን እናንተን ነው የምጠብቀው already
እነሱ ምን ናቸው ይደርሳል?
ማኔጀር ፋይናንሶች ናቸው።
ነግሬያቸዋለሁ ፋይናንሶችንም እ፣ እሺ ያኛውንም ማነው ማነው ስሙን አጥሪልኝ ማን
ማናጀሩ ማለት ነው
ማን ነው?
አገናኝተኝ ነበር ከዚህ በፊት እንትና እዚያቿ supervisor ብሩክ ነው
ብሩክን አይደለም ከብሩክ በላይ ያለው ናቲ
እ ናቲን
ና- ናቲን ናቲን ነው እንዴ? ናቲን አይደለም ካሊድ ካሊጅ አዎ ካሊጅን አገናኝተኝ ነበረ እሺ እ፣ እሺ እሺ ነው የሚለው ምንም solution እሱም አላመጣም already ያው ከታሸገ ሳምንት ቅራ ባለፈው ቅዳሜ የታሸገ ነው እስካሁን እንግዲህ እንደታሸገ ነው እና ምንም ስራ እየሰራው አይደለም ነው እሱ አዎ እሺ ገባኝ።
ለመሆኑ ይህን ሴቭ አድርጌ ሀይልሻለሁ ችግር የለውም እሺ